ጤና ይስጥልኝ አክስቴ ከምነኝ በኩል ልዶ አብሮ ስጥልኝ እንትን ብለ ነበርኩ እኮ ሪጂስተር አድርጋችሁማ እንትኑ አዎ አዎ አቶ ሻሚል አዎ አቶ ሻሜ መሀመድ ይሴ እሺ
እሺ እስከ መቼ ነው የሚጠብቀው ሲስተር አ፣ ትንሽ ጊዜ ይወስዳል እሱን ቼክ ለማድረግ ዛሬ ስራ ላይ አይደሉም ባለፈው ሳምንት ሲስተም ስለተበላሸ ብዙ ደንበኞች ናቸው ተመሳሳይ ችግር የገጠሙት የገጠማቸው አየ ወረፋዎችን ጠብቀው ይስተናገዳሉ
እስከ መቼ ይወስዳል እስከ መቼ ይህን ያህል ቀን ነው ብዬ እኔ መናገር አልችልም እ፣ አይ- ግን መ- እ፣ ደንበኞች መስተናገድ እንደተጀመሩ ወረፋዎችን ጠብቀው ይስተናገዳሉ ምንም እንዳያስቡ አ፣ ስራ አልጀመራችሁም ማለት ነው
ዛሬ ዛሬ እሑድ ስለሆነ ነው እሺ ነገ የሌሎች ደንበኞችም ስላሉ ተመሳሳይ case ያላቸው እሺ እርሶም ወረፋዎችን ጠብቀው ይስተናገዳሉ።
አ፣ በወረፋ ነው አዎ ብዙ ከእርሶ በፊት ያስመዘገቡ ብዙ ደንበኞች ስላሉ ነው።
እ፣ በተስፋ መጠበቅ ነው አዎ፣ በትዕግስት እንዲጠብቁ ነው የምንጠይቆት።
እሺ እሺ፣ መልካም ቀን።